ሄሎ ወይዬ ማርቲ
ጥጋቡ ነህ እንዴት ነህ?
እንደምን አደርሽ?
በሰላም ነው ወይ? የቀረ ብላ ደውላ ነበር። አሁን ወጥታ ነው ማዚ። እሺ በቃ በሰላም ነው። የሆነ ጉዳይ ስላለኝ አስፈቅጄ ነው የቀረሁት።
ነው ቁልፍ ከፈለጉ እነ ጽጌረዳ የኔን ቢሮ መዓዛ እንትና ጋር ፍሬ አለ ፍሬ ICT ጋር ማታ እየሰራ ነበርና ጨረታ እሷ ጋር ነው ያለው።
እሺ እሺ።
በቃ ሁላችሁ ሰላም?
ደህና ነን፣ ሰላም ነው። እሺ እሺ እሺ እሺ እሺ እናት እሺ ቻው።